ጤና ይስጥልኝ አሽፌ ክራም ነኝ እባክዎን ልርዳዎ?
ስንትም ባለፈው ደውዬ ነበር እና በቴሌግራም ላኩልን። በቴሌግራም ልካለሁ ላኩት እና ስትሮ ከማል ቤት ከማላ ቤት ውስትሮ አርግቼ ከመላ ቤት አዎ እሺ ለእኔም አልገባልኝ። ከኔ አካውንት ወጣ ወደ ስልኬ ደግሞ አልገባም።
እሺ ከዚህ በፊት አስመዝግበው ነበር?
ከአሁን በፊት ነገርኩት እና አዎ በቴሌግራም ላካል እስኪ በፊት እና በቴሌግራም ልኬ ብርቱ ኦኬ በቴሌግራም ልከዋል?
ላኩት። አሁን በዚህ ቁጥር ነበር የተመዘገቡት? አሁን በደወሉበት
አዎ
ቴሌብርም መላቢትም በዚህ ቁጥር ነው የሚጠቀሙት? አሁን በደወሉበት አዎ ቴሌ ቢር ሲቢ ቢር
አሀ ከሲቢ ወደ ሲቢኢ ነው አዎ ሲቢ ቢር ነው በዛ- ብዛት የሚጠቅመው
እ፣ ደንበኛችን ከ ከመላቢት ወደ ሲቢኢ ነው ዊዝድሮ የሚያደርጉት። ዊዝድሮ ወደ ቴሌብር ብቻ ነው የሚሰራው።
አዎ ቴሌ ቢር እስቲ ይልኝ እንደወጣና እንዳልወጣብን ቴሌ ቢር ሂዳ ነበረችን ከቆረጠችን ደግሞ ነገር ነበረ
ቴሌብር የሚጠቀሙበትን ቁጥር ስጡኝ እሺ።
ይሄ ነው
አሁን የደወሉበት እም።
እሺ።
ሁለት መቶ ብር ብቻ ነበረ
አ፣ እስኪ እንደተመዘገበ ለማየት ነው። አ፣ አሊ አህመድ ነው አይደል?
አዎ
አሊ አህመድ ሳይድ
እ፣ deposit ነው እንዲያደርጉት
አለ ከዚህ በፊት ከ CBE ወደ መላቢት
withdraw ነው ከ CBE ነው ወደ መላቢት አይደል?
አይ አይደለም ከመላ ቤት ወደ ወደ ቴሌ ቢር ወይም ወደ CBE ቢር ቴሌ ቢር በቃ
ከዚህ በፊት ያስመዘገቡትን case እያየሁት ነበረ። እዚህ
እሱ ሰባ ሰባ አምስት ብር አዎ
አዎ፣ አዎ። ሌላ ሌላ ሌላ ደግሞ አስመዝግበው ነበር።
አዎ withdraw አርግቼ ነበርኩ ያ ቀን ነበር በሀያ አራት ወይም ሀያ አምስት አካባቢ ነበር May እሺ፣ እሺ። እንዳ አሁን ይሄ አዲስ case ነው። እሺ ንገሪኝ፣ ስንት ብር ነው amount ኡ?
ሁለት መቶ ሁለት ብር መቶ ሁለት መቶ አዎ ሁለት መቶ ብር withdraw አርግቼ ነበርኩ እና ወደ ቴሌ ቢሬም አልገባችም
ትላንት ነው።
አረላ በሀያ አራት ወይም በሀያ አምስት
እሺ የቴሌብር ቁጥር አሁን የደወሉበት ነው አይደል?
አዎ
እሺ እ፣ ሙሉ ስምዎት አሊ
አህመድ ሳኢድ አህመድ አህመድ። እሺ ስ- የዚህን transaction screenshot ልከዋል?
አዎ ይላኩል በቴሌግራም ላ- በቴሌግራም ይሄ የሁለት መቶ ብሩ ልከዋል?
አዎ ይኸው እስቲ ይኸው ቴሌግራም ጊዜ ነው።
ማን ይባላል የቴሌግራም ስሞች?
እና አሊ አህመድ ሰይድ ነው።
ቴሌግራም
አዎ
እ፣ አላገኘሁትም። ደንበኛችን የሚችሉ ከሆነ ደግሞ ይላኩልን። አሁን ደግሞ መላክ ይችላሉ።